ጤና ይስጥልኝ። ሁሉ ስፖርት በአካባቢ እንርዳዎት።
ጤና ይስጥልኝ።
አብሮ ይስጥልን።
ብሩ withdrawal አድርጌ ነበር ከሁሉ ስፖርት እሺ
እና pending ነው እያለ ያለው እስካሁን ከሁሉ ስፖርት account ኡ የለም።
እሺ ከሁሉ ስፖርት account ላይ screenshot አድርገው ይላኩልን ከ transaction history ዎት ላይ እሺ ከ- ያልገባውን እሺ ከዛ ወደ ወደ ወደ ምን ነው የምልከው?
ወደ ቴሌግራማችን ጥያቄ ምልክት አለችበት አለ አይደለ website ኡ ላይ እሱ አዎ።
ላይ ያገኙታል ቴሌግራም account ኣችንን እሺ thank you እሺ እሺ